Hello
Hello Hello አቤት፣ አይሰማም?
ይሰማል አሁን።
እሺ፣ ዶንኪ ቲዩብ ነው። ምን ልርዳዎት?
እ፣ ሰሞኑን የስራ ማስታወቂያ ወጥቶ ነበረ።
እሺ፣ ማስታወቂያው የወጣበት video link አለ። እዛ ላይ apply ያድርጉ። የሶስት አመት እና ከዛ በላይ የስራ ልምድ ያስፈልጋል።
እሺ እሺ እናመሰግናለን።